Hello hello ወይ
እና ምንድን ነው ቢሮአችሁ?
አልሰማሁም። ይህን አሁን ይሰማ- እ ይሰማኛል። እኔ የምናገረው አይሰማም።
አ ቢሮ ራሱ ይቆራርጣል። የቢሮ ራ ይቆራረጣል። አዎ።
ምን ስራ በዛ?
አይ ምንም አይልም።
ያላገባ ላይ የእናት ስም ለማስተካከል ምን ምንድን ነው የሚያስፈልገው? ቅጹና ምዝገባ ቁጥሩ ቢላክ ይበቃል?
አዎ ይሄን ሙሉ ምዝገባ ቁጥሩ ላቀቅ እንዳዩት
እሺ።
የተሰራ ነው መጀመሪያ
አዎ ከዚህ በፊት ተሰርቶ ነበር መሰለኝ እና አሁን እርማት እኮ ሰርተፍኬቱ የተሰራውን ሰርተፍኬት ሰርቲፊኬቱን እ እሺ በተረፈስ
ደህና ነኝ።
ደህና ነሽ? እሺ